ያስደርክና የምንገባ
ሰላም ነው።
አለን እግዚአብሔር ይመስገን።
እንትን ነበረ ትናንትና ማታ የስራ እ፣ ማለት የቅጥር ለመቅጠር ማለት ነው እህ ማስታወቂያ post ለማድረግ እንትን ብዬ ነበረ እና እህ ከዛ ልኬ ለእንትን ብቻ እስክታዩ ድረስ ጠብቁ ምናምን የሚሉት ነገር አላል እናንተ verify እስክታደርጉ ድረስ አዎ ለ approval እና በጣም ቆየ። ማታ ትላንትና ነበር ያልኩት። እስካሁን ምንም response የለም። ምንድን company ለማድረግ ነው በ- የ company registration የግል- ወይስ job ነው?
job job ማለት ማስታወቂያ ለ- ልቀጥር ፈልጌ ማለት ነው።
እሺ በምን position ነበረ?
marketing እም?
marketing በ marketing አ በ private client ነው?
private አ
outdoor sales marketing ነው?
አይ outdoor sales ታረግ እሺ ቀጥታ እ፣ ፊክሽን ማለት ነው።
ትናንት ነበር እ፣ በ job። ትላንትና ነበረ marketing። okay እሺ አንድ እየፈለግኩት አብርሃም ነው?
አብርሃም አ
አብርሃም እሺ ሊያውና ወይ ችግርም ካለው ነግሮታለሁ።
እሺ እሺ እሺ። Thank you.